እንግሊዝኛ ና እንዛረው ንሕጂ ያስጥልኝ ቃል ኪዳነኝ ከቤስት ቤት ምን ልርዳው?
አብሬ ስጥልኝ ሰላም ምን ልርዳው?
አለን ሁለት ሺህ ብር ትራንስፈር አድርጌ ነበርና ዊዝድሮ አድርጌ ነበር አልገባልኝም ወደ አካውንቴ በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ አዎ ስንት ብር ነው?
ሁለት ሺህ
እሺ ዛሬ ነው?
አሁን አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ እሺ
እሺ አሁን ገብቶሎታል። check ያድርጉት።
እሺ ቃልዬ መልካም ቀን።
አመሰግናለሁ እኛም ለሁላችሁም።
እናመሰግናለን። እሺ